ያሉ
ሆልድ
ለማንኛውም በአካል ስለዚህ ከሰዓት አስር ላይ እንገናኛለን። እኔ ኤልያስ እኔ አንተ ምትችልም አይደለም። አይ ለምን መሰለህ ስለመጣሁ
ማድረግ እንችላለን።
ለምሳሌ ደዋዬ የተለየ ነገር ማለት ለምሳሌ አሁን ዘጠኝ ዘጠና አራት መደወል ነው ፊት ማለት ነው። እዚህ ዝም ብለህ አንድ ደግመህ አንድ ሳምፕል ነምበር ለመጨረሻ ጊዜ ታየዋለህ። ምናልባት አሁን ሆልድ ያለ ነው። ዝም ብለህ የተለየ ፋይንዲንግ የሚኖረው ኮድ ዜሮ ዘጠኝ እንዳትጠፋ ዜሮ ዘጠኝ ሰባ አራት ሄሎ ዜሮ ዘጠኝ ሰባ አራት conversation history ያሳየው ዜሮ ዘጠኝ ሰባ አራት አልክ ዘጠና ስምንት ስልሳ አምስት ዘጠና ስድስት ዘጠና ስድስት conversation ኑ አሁን ነው የ normal conversation history ነው የሚያሳየው። አዎ፣ ማንኛውም call እንደ call ነው የሚቆጠረው እኛ system ላይ ማለት call የሆነ ነገር እኛ ጋር የተለየ signal አለው የሚያሳየው ነገር አለ ወይስ እንደ call ነው የሚቆጥረው? እንደ call ነው የሚቆጥረው እንደ call ነው የሚቆጥረው። አሁን hold የሆኑ communicate hold የሆኑ communication ኦችን ትክክል አሁን ምን አለ?
ይሆናል
ካላረጉት አሁን ይኸውልህ ኦርኪዲንግ ያደረገው ወደ ከስተመር ነው። አሁን የከተለው ቁጥር ነው። ኢዴሲ ሆልድ አደረገ ራሱ ከዚህ በኩል ሆልድ አላረገ ሆልድ አደረገ አላረገ እንደሆነ ሰው ነው ጊዜ ነው መ- ኤላ ምን ማለት ነው?
ይሄኛው ገብቶ አሁን ምንም አይዘጋውም እና አንተ የምትለው ሰባም ዜሮ ላይ ላይ ደግሞ ይችላሉ አይደል? ተደጋጋሚ እንደዚህ ነው የሚያደርጉት ላይ ደግሞ እና ስታነሱ ደግሞ ማይሰማ ሲዛለ ፖዚቲቭ የሚሰማ ሲዛለ አንዳንዴ ከሆን ትሪፕ ሲያደርጉ እና ደግሞ የሆነ ነገር ሲሰማና መልሶ ወደ የሚያደርጉ እንደዛ ነው። መልሰህ ስትደውል ደግሞ አይነሳም አብዛኞቹ አዎ፣ የነዛ ሰዎች ይሄ እያደረ- እኮ እና- አይ ይሰራል እኮ ሰርቶ invitation ኡም ወጥቶ ምን ብሎ busy ነው ነው የሚለው already